ከዘውዲቱ ውዳሴ አምቡላንስ ፈልጌ ደርሶ መልስ ለአሁን ነው
ዘጠኝ ሰዓት ጋር
ይሻላል። ደርሶ መልስ ሶስት ሺህ ብር ነው። ምንድን ነው የሚያሰሩት?
የልብ ልቡን ለማሳየት ነው። ጨቅላ ህጻናት ነው።
እሺ ኦክሲጅን ላይ ነው።
ኦክሲጅን ላይ ነው። አሁን ኦክሲጅን ነው የሚሄድ ሶስት ሺህ ብር ነው።
ደርሶ መልስ ሶስት ሺህ አዎ፣ አዎ።
እሺ በቃ መልሼ ልደውልና ይያዝልኛል ወይ? እሺ እሺ